ኢንቨስትቤት ቤት ነው የምለው።
አበነዘ ነኝ ኢንቨስት ቤት ኤጀንት።
እ?
አበነዘር ነኝ ኢንቨስት ቤት ኤጀንት።
ማን አልከኝ?
አበነዘር እሺ አቤኔዘር የት ነው?
ቦዲቲ እሺ አቤኔዘር
እ አሮጌ ሰፈር የሚል document password ለማስቀየር ፈልጌ ነበረ።
አቤኔዘር ቦዲቲ የት አሮጌ ሰፈር የሚለው አ አሮጌ ሰፈር ቼዝ ቼዝ ሰባት የሚለው cashier
እሺ እሺ። እና እዚህ ላይ ልንገርክ ወይስ እ፣ ቴሌግራም ላይ ትክክል።
ልጻፍልህ?
ቴሌግራም ላይ ጽፌልሽ ነበረ። text አድርግልኝ።
ነው ይቻላል።
እሺ text አድርግ- እንትን ቴሌግራም ላይ ጻፍልኝ።
እሺ እሺ አቤኔዘር እ፣ እ።